ነው የምንለብደው።
ኧረ ቅድም ወደ ጠዋት አካባቢ ደውዬ ነበረ እና
እሺ
ልኬ ነበረ። እስካሁን ምንም እንትን አላለም። ቴሌግራም ላይ ላክ ተብዬ ላኩኝ፣ ግን እስካሁን አልከፈተልኝም፣ መልስም አልተሰጠኝም። እዛ ላይ እሺ መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ ደንበኛችን።
እንዴ ይቆያል እንዴ ብዙ ሰዓት?
ብዙ ደንበኛ ስላለን ለዛ ነው ያስተናገድን ስለሆነ ነው። ይደርሶታል። በተራ ነው የምናስተናግደው፣ ለዛ ነው። እሺ እሺ